Hello
ጤና ይስጥልኝ።
እ?
ሰማውታል።
አዎ አዎ እሺ፣ ምን ልርዳው?
እንትን ነበረ ወደ አሪፋ ብር አስገብተን ነበር ወደ ቴሌ ብር አስገባን ብለን ኦንላይን ቁማር እየጫወትን እ እ ኦንላይን ቁማር እየጫወትን ብር አስገብተን ነበር ወደ አሪፋ እንዴት እንደሚወጣ ግራው ገባን
ከየት ነው ወደ ቴሌብር transfer ያደረጉት?
ካለ- ከአሪፋይ እ ከ- ከእንትን ከቴሌ ብር ወደ አሪፋይ
ከቴሌብር ወደ አሪፍ ቤ አዎ
deposit ያደረጉት?
እኮ አይደለም አሁን እኛ withdraw ማድረግ እንትን ካሻውት ማድረግ ፈልገን ነው። አሪፍ ፋይል ያስገባ ነው ካሻውት ማድረግ ፈልገን ነው።
ከየት ነው ዊዝድሮዋል ያደረጉት?
ውዝድሮ ላይ ያደረግነው እ
ከዋላ ዋላ
ምን ያህል ብር ነው?
መቶ ብር
እ withdrawal ብለውታል ከዋሊያ betting ጋር።
አ
እሺ፣ ሙሉ ስሙን ይንገሩኝ።
ሙሉ ስም የተከፈተበት ነው።
Hello፣
አቤት ሰማውታል።
አዎ ይሰማል ይሰማል።
ሙሉ ስሞትን ይንገሩኝ።
አሳሙ ቡሌ ጉዬ እ ምን አሉኝ?
አሳሙ
አሳቡ
አ አሳቡማ
ቡሌ ሙሌ።
አ እሺ፣ ቴሌብር የሚጠቀሙበትን ስልክ ቁጥር ስጠኝ። አዎ፣ ስልክ ቁጥር
ዜሮ ዘጠኝ ሀያ አራት ሀያ
አራት ሀያ አራት
እሺ ሰባ አራት አይደለ ሀያ አራት ቢለውን ትጠሽ ሰባ አራት ላይ
ሰባ አራት
ዜሮ ስድስት ዜሮ ስድስት ሀያ ሰማንያ
ሀያ አንድ ሰማንያ መቼ ነበረ withdrawal ያደረጉት?
ትናንት ማታ
እሺ ደንበኛችን አሁን በምነግሮት እ፣ ስልክ ቁጥር ቴሌግራም screenshot አንስተው ይልኩልኛል።
እሺ
ስልኩን ያዙት።
ንገርኝ እሺ ቆይ አለ ንገርኝ
ዜሮ ዘጠኝ እ ዘጠና ሁለት
ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት አ notification አምልክልሽ አ screenshot አንስተው እ፣ withdrawal ያደረጉትን ብር መጠን ቴሌግራም ላይ ይልኩልኛል።
እሺ እሺ ሌላ ምረዳውት ነገር አለ ደንበኛችን?
አየህ ነው ያው እሱ ከወጣ በቃ
እሺ ደንበኛችን ስለደወሉልን እናመሰግናለን። ስለ አገልግሎቱ ያለዎትን ሀሳብ አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።